ጤና ይስጥልኝ በሽት ቤት ቤቴ ነው የምንልደው።
ሰላም ጤና ይስጥልኝ። በቴሌ ብር withdraw አድርጌ ነበረ እና
መቼ ነው?
ትናንት በዚህ ስልክ
ዜሮ ዘጠኝ ስልሳ ስምንት ስልሳ ስምንት ስልሳ ስምንት ስልሳ ስምንት ሰባ አምስት ሰባ አምስት
ሰባ አምስት ሰባ አምስት
ስንት ብር ነው?
አስራ አምስት ሺህ
እሺ
ይህ ነምበር ጠፋበታል።
ምን አልከኝ?
አንቺ አንቺ ነገር እሺ እሺ አስራ አምስት ሺህ ብር
አ ወደ አብዱላ ይሳቅ አብዱል ሀኪም ይሳቅ አ አ ዜሮ ዘጠኝ አስራ ሶስት ሰላሳ አንድ ሀያ አንድ ሀያ ሶስት ትክክል።
እሺ confirm አድርጌልሃለሁ። withdraw ስታስደር withdraw ስታደርግ confirm አስደርገን እሺ። ደውልና ቶሎ እንዲገባለን።
okay ስለደወልን እናመሰግናለን። መልካም ቀን